ሌላ ጤና ይስጥልኝ። እባክዎ ተመለሱ።
የኦሮሞኛ ቋንቋ ብለው ነበር።
እሺ
message ኦሮሞኛ ቋንቋ እንዲሆን ሊፈልግ ነበር
ይቅርታ፣ ኦሮምኛ የለም በዚህ
ነው እንዴ?
አዎ፣ የቴሌቪዥን አይደል ያለ
እ?
የትኛው message ነው በኦሮምኛ እንዲሆን የተፈለገ?
አይ ሁሉም እንዲሆን ነበር የፈለግኩት።
እስኪ ዘጠኝ ዘጠና አራት ደውለው ይጠይቋቸው ምናልባት።
እሺ፣ እናመሰግናለን። እሺ